ኤልሽ ስልኩን ያነሳው የተቀበለው ትዕዛዙን ሌላ ነው። ሄሎ ሰመረ ወይ እ ጨረሱልህ ሁለቱን አይተህ?
አረ እንትን አላልኳቸውም። ያኛውን ቆይ ብለው ነው ምናልባት ካንስል እንዳይሆን ብለው እየጠበቁ ነው።
አይ ከስተመር በሁለቱ ሁለቱን ብቻ እቀበላለሁ ብሏል። ያኛው የለም ያሉትን ትተው ማለት ነው።
በቃ ስለዚህ አሰራቸዋለሁ። ኤዲት ያርጉ ገሪያችን ኤድ አደርጉት እነግራታለሁ። ስለዚህ falafel platter with fried six piece የሚለው ነው የሌለው ሁለቱን አዎ።
special shawarma እና crispy platter ን ውሰድ እሺ።
በቃ እሺ፣ እሺ።